Можно залить Google
hello hello፣
አቤት።
ከቢሮ ነው የደወልኩልህ።
ወይ አቤት፣ አቤት።
የዳሀብ ስልክ አለ እንትን መጣው ብሎ ጠፍቶ ነበር አይደል? ዳሀብ
አዎ አላነሳልኝ አለ እኮ ከዛ በኋላ አዎ፣ ደውዬለታለሁ አሁን እና እየጠበቅኩት እኮ ነው ምናምን ብሎኛል። እስኪ ደውልለት፣
መቼ ያነሳል? እሺ ልደውልለት ግን ደውልለትና ቶሎ አሳውቀኝ እሺ። ወይ መልሼ እደውልልሃለሁ።
እ- አሁን ለእኔ አንስቶልኝ እሺ።
ነበር፣ ሁል- ሁለቴ ምናምን ሞክርልኝ።
እሺ እሺ እሺ እሺ በል።
እሺ